ጤና ይስጥልን ፒስ ስትሪት ወዴት ነው የምል- እሺ ሰላም ነው ሰላም ነው?
አለን እንትኖ ስገባ የለም እዛ ላይ ገብቼ ምኑ
ባላንስ ቼክ ሲያደርግ ማለት ነው የገባ ገባ አልገባም አለ ሄሎ የቤት ቤት ቁጥር አሁን የደወልክበት ነው?
አይደለም
እሺ ንገረኝ።
ዜ- ዜሮ ዘጠኝ ዜሮ ዘጠኝ ሰባ አምስት ሰባ አምስት ሁለት መቶ ሁለት መቶ
አ፣ ሶስት ሶስት አስራ ሁለት አስራ ሁለት
እሺ
አ፣ ሀያ ሶስት ገብቷል አ፣ ሀያ ዘጠኝ
እሺ ሌላው ኦዬ እዛ ያደረሰው በ voucher ነው። አካባቢክ ላይ ያለ ቤት ቤት ሱቅ ካለ እዛ ሄደህ መቀበል ትችላለህ።
የት የቱ ጋር ነው አሁን አ፣ የት ጋር ሂጄ ነው የት ጋር ነው አለ የት ነው ያ- ያለው?
አዳማ
አዳማ አዎ
ምንም ቤት ቤት ሱቅ አታውቅም? አዳማ ውስጥ
ወላሂ እኔ አላውቅም የት ጋር እንደሆነ
አዳማ ውስጥ ነው ያለው። አዳማ ቀበሌ አስር ታውቀዋለህ?
አስር ቀበሌ አዎ
አስራ ስድስት ቀበሌ አስራ ስድስት ቀበሌ አስራ ስድስት ቀበሌ
እሺ እዛም አለ አዳማ ፍቅር የሚባለውን ታውቀዋለህ?
ፍቅር አዎ
አዳማ ምን ሆቴል ነው ምንድን ነው ፍቅር እ
ፍቅር ሆቴል ነው ምንድን ነው
እዛ hello እዛ አካባቢ ዜሮ አራት ቀበሌ ታውቀዋለህ? እሺ እሺ ዜሮ አራት እሺ ዜሮ አራት እሺ ዜሮ አራትም አለ ብዙ ሱቅ ዜሮ አራት አለ?
ቤት ቤት
ዜ- ዜሮ አራት ዜ- ዜሮ አራት የቱ ጋር ነው
እኔ እንጃ እኔ ቦታውን ነው እንደዚህ ቦታውን አላውቀውም፣ ግን እዛ አካባቢ ምንድን ነው?
ያለበትን ነው የምነግርህ።
እሺ እንትን አለ ማነው የሆነ እንትን አለ እንትን ማነው ታፔላ ነገር
ታፔላ እም።
እኔ አላውቅም። እ፣ እ? ወይም ቁጥር ወይም ታፔላ ሄሎ